hello hello ሰላም ጤና ይስጥልኝ ይስጥልኝ Best ነው አዎ አዎ የሆነ እንትን payment እንትን ብዬ ኮዱ ጠፋብኝ አዝዤ በቦታ አዎ በ voucher Okay እሺ step ኡን ልንገርህ እንዴት ኮዱን እንደምታገኝ እሺ እሺ እ፣ መጀመሪያ account history ክ ላይ ግባ
account ምን account history
እሺ ከዛ ከዛ voucher history የሚል ያመጣልሃል
እሺ ከዛ እሱን ካገኘ በኋላ እሱን ስት- ስትከፍተውና መቼ ነበር ያደረግከው በ voucher
እ፣ ትናንትና ዛሬ ከትላንት ወዲያ በቃ ቀኑን በፈረንጅ ከትናንትና ወዲያ ታደርግለትና search ስታደርገው ያመጣልሃል pending የሆነ የ voucher history ማለት ነው አዎ pending የሆነዋል ከዛ አመጣልህ
Okay search ነው ማድረገው በ payment ID ነው search ማድረገው ነው አይደለም አ፣ በቀኑ ነው አዎ በቀኑ እሺ እሺ ከዛ በቀኑ search ስታደርገው ያመጣልሃል pending የሆነ የ voucher history
እሺ እሺ ከዛ አመሰግናለሁ ከታች voucher code የምትላለች እሷን ነው እሺ ኮፒ አድርገህ በ እስ- እሷን code code ዋን ብቻ ኮፒ ካደረግካት በኋላ እንትን ላይ ትገባለህ profile ክ ላይ ከዛ Okay።
Deposit የሚለውን ስ- ትነካዋለህ ከዛ በ voucher በ Chapa በሳንቲም ብሎ ያስመርጠሃል Okay ከዛ በ voucher የሚለውን ትመርጥለትና ኮዱን አስገባ ሲለ ያንን የ voucher code ኡን copy ያደረግከውን የ voucher code ወስደህ እዚህኛው ላይ paste አድርገህ deposit ስትለው ወደ BestBet account ክ ይመልሰዋል Okay ወደ Best ኡ account ይመለሳል አዎ አዎ እሺ እሺ እሺ አባ እሺ ስለደወልክ እናመሰግናለን መልካም